ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ከቺፕቺፕ ነበር የምንደውልዎት።
እሺ እ ሽንኩርት order አድርገው ነበረ አዎ፣ ለዛሬ አዎ።
የሚመጣ እ ያው።
ግን ዊራውስ እጥረት ስላጋጠመን መላክ አልቻልንም። ብሩን ተመላሽ ነው የምናደርግልዎት።
okay ሌላ order ላል ማለት ነገ ምናምን አይመጣም።
አዎ አይመጣም። maybe ከመጣ check አድርገው እንደ አዲስ order ያደርጉ፣ ግን ትንሽ ይቆያል።
okay እሺ አመሰግናለሁ። እዚህ አስራ አንድ ቤቱ ላይ በቴሌብር እሺ።
ምን አሉኝ?
እዚሁ አስ- እዚህ ስልክ ላይ ነው አይደል የምትመልሱት?
አዎ አዎ፣ እዚሁ ላይ ነው በቴሌብር?
ተመልሶ ነው። አዎ እሺ እሺ አመሰግናለሁ።
እሺ፣ እሺ።
እናመሰግናለን። መልካም ቀን።